ጤና ይስጥልኝ ቴስኮ ኢንተርኔት ልርዳዎት?
አይ ማን ልበል? ቃላም ወርዋል hello፣ አቤት የአብስራ ነኝ።
የአብስራ አብስራ፣ ትናንት ደውዬልሽ ነበር አብስራ።
አዎ እሺ፣ የካናዳው ምናምን እና የሆነ ቆርጦልኛል። እስኪ ዋትሳፕ ላይ የምናየው ምንድን ነው? ቫይበር፣ ቴሌግራም ላይ አዎ በካናዳ ትኬቱ አይሸጥም። price ያሳያል እንጂ confirm አድርጎ ትኬቱን ይፋ አያደርገውም እና መቀየር ከቻሉ ወይ ቀን ይቀይራሉ፣ ካልሆነ መጓዝ የሚችሉት በኢትዮጵያን ኤርላይንስ እና ኳታር በቴሌ እ በኳታር ችግር የለውም። ዛ ዝመር በኳታር ቢሆን ግን የኢትዮጵያ ኤርላይንስ እንትን የላቸውም። ከቶሮንቶ አልበርታ ፍላይ ፉል ነው በኢትዮጵያ እም። በሀያ አምስት እንትን ድረስ ነው ያለው።
ቀኑ ቶሮንቶ ላይ ነው ያለው እ ቀን በሀያ አምስት ነበረ ያሉት እ የበረራ በሀያ አምስት በምንም ይሁን እንደ ኳታር አይሻልም? እንደ ከሁሉም ይሻላል ኳታር ነው። እስኪ በኳታር ቼክ ነርዊልኝ እሺ እያየሁ ሁሎስ ነው። እሺ ምርጫ የሚሰጡት አዎ እሺ። ፓይሎ ማለት ነው።